እንዲህ ተጨንቄ ላገኝሽ ናፍቄ አንቺ የለመለም እንዲድርቄ ያንቺ ቁመት ሲያድግ የኔው እያጠረ አንጋጦ ማየቱ ልምዴ ሆኖ ቀረ። አንቺ ጆሪ ፍሬ ማዛሽ ያማረ ሾሆር ብቅለ መውጫው አስቸገረ። ያስደንቃል ውበት ጥፍጥናሽ እሾህ ከበዛበት ግኑ መብቀልሽ ብርሃን ብሶ ሞልቶ በጫካሽ በወንዙ እባብ ነው ያስፈራኝ ባለትንፋሽ መንዙ ከዘንዶ ካዞ ድንገት ከሚውጠው